አለና ስሜንም ቀየሩ እስራኤል አለና ከሊቱ ቢነጋ እንደገና ቢመሽም ዛሬ እኔ ብያለው ካልባረከኝ አልለቅህም። ከሊቱ ቢነጋ እንደገና ቢመሽም ዛሬ እኔ ብያለው ካልባረከኝ አልለቅህም ካልባረከኝ አልለቅህም ካልባረከኝ እኔ አልለቅህም ካልባረከኝ አልለቅህም ካልባረከኝ እኔ አልለቅህም
ባርኮትህን ጸጋህን እፈልጋለሁ ባርኮትህን ጸጋህን እፈልጋለሁ በጎ ስጦታ በረከት ከላይ ነውና ከብርሃን አባት እጅህን ዘርጋ ለበረከት በጎ ስጦታ በረከት ከላይ ነውና ከብርሃን አባት እጅህን ዘርጋ ለበረከት ቀኒቱ ቢነጋ እንደገና ቢመሽህ ዛሬ እኔ ብያለው ካልባረከኝ አልለቅህም። ሌሊቱ ቢነጋ እንደገና ቢመሽ ዛሬ እኔ ብያለው ካልባረከኝ አልለቅህም።
ካልባረከኝ አልለቅህም ካልባረከኝ እኔ አልለቅህም ካልባረከኝ አልለቅህም ካልባረከኝ እኔ አልለቅህም
ያዕቆብ አምላክ እኔም አምንሃለሁ፣ ልትሠራልኝን እጠባበቃለሁ። እስከ ልጅ ልጆችም አንተ ትታመናለህ፣ የበረከት አምላክ ሁሉም አንተ ጋር ነው። እስከ ልጅ ልጆችም አንተ ትታመናለህ፣ የበረከት አምላክ ሁሉም አንተ ጋር ነው። የያዕቆብ አምላክ እኔም አምንሃለሁ፣ ልትሠራልኝን እጠባበቃለሁ። እስከ ልጅ ልጆችም አንተ ትታመናለህ፣ የበረከት አምላክ ሁሉም አንተ ጋር ነው። እስከ ልጅ ልጆችም አንተ ትታመናለህ፣ የበረከት አምላክ ሁሉም አንተ ጋር ነው። ቀኒቱ ቢነጋ እንደገና ቢመሽህ ዛሬ እኔ ብያለው ካልባረከኝ አልለቅህም። ሌሊቱ ቢነጋ እንደገና ቢመሽህ ዛሬ እኔ ብያለው ካልባረከኝ አልለቅህም።
ካልባረከኝ አልለቅህም ካልባረከኝ እኔ አልለቅህም ካልባረከኝ አልለቅህም ካልባረከኝ እኔ አልለቅህም